ሁሉ ከእጄ ሁሉ ከደጄ ምንስ ጎደለኝ ምንስ አጥቼ አሁን ተረዳሁ አሁን ታወቀ ለካስ ፍቅርሽ ነው የሚያስጨንቀው ለካስ ፍቅርሽ ነው የሚያስጨንቀው ከምን ያደርሰኛል ፍቅር የኔ አበባ ብርጌጥ ባበዛ መውደድ የኔ አበባ አንቺን ካላስገኘ ፍቅር የኔ አበባ መውደድን ካልገዛ ፍቅር የኔ አበባ ይመስገን እኔማ ምንም አላጣሁኝ ሁሉም በቀረና አንቺ ባገኘሁኝ በተዋበ ምንጣፍ ፍቅር የኔ አበባ ባማረ ቤት ዕቃ መውደድ የኔ አበባ በደመቀ ማብራት ፍቅር የኔ አበባ በሌሊት ጨረቃ መውደድ የኔ አበባ መኝታና ሳሎን መንጌሽ ቆጠቆጡ አይደለም ወይ ወና ያሹትን ሰው ሲያጡ አላትን ቃልሽ ቃሌ ነው ምንጊዜ እንድታምን ነው ያውልኝ ያውልኝ አበባው የልቤ አሻራ ነው ያውልሽ ያውልሽ አበባው የልቤ አሻራ ነው ተመርሶ ተመርሶ ካደለው ለፍቅረኞች ከተደላደለው አንቺን ጊዜ እኔ ስጠብቅሽ እየቀረሽ ምነው ማስጨነቅሽ ባንቺ ፍቅር እየተጨነቁ አንቺ ባጣ ስብከነከን ዋልኩ አበባውን ውሰጅ አንቺ እኮ ነው እንዴት ነው ያታርጊ ምን ነው አላጥፍም ቃልሽ ቃሌ ነው ምንጊዜም እንድታመን ነው ያውልሽ ያውልሽ አበባው የልብ ሸራ ነው